हेलो वही हेሎ हेल' सार
ሰላም ነሽ አጂቲ ጋር ነው የምደውልልሽ ፍሬህይወት ነኝ ፍሬ ሰላም ነው አልናት እንዴት ነሽ?
አለን ሰላም ነን ይኸውልሽ ሾፕ ሾፕ ማናጀሮችን ስማቸውን ብላክልሽ እነሱ ሲጠይቋችሁ እንድትከፍቱላቸው ማለት ነው
ም- በአንቺ ኦኬ አንቺ ለአንቺ ነግሮሽ አንቺ በአንቺ ቴሌግራም መላካችን አንዳንዴ እንደዚህ መጨናነቅ ይመጣል ብዙ ቦታ ስትጠራሪ ያ ችግር እንዳይፈጠር ሾፕ ሾፕ ማናጀሮች መናገር አይቻልም
እሺ ንገሪ
ሾፕ ሾፕ ማናጀር ዜሮ አምስት ኤደን ወርቁ በይልኝ ዜሮ አምስት ረስተዋል ጅጅጋ ዜሮ አምስት አዎ ኤደን ወርቁ እሺ ሄደን እሺ ጅጅጋ አዲሱ ሰበብ ሚዲያ በሽር
እሺ ሊዲያ ከዛ ዩኒቨርሲቲ ዩኒቨርሲቲ ቤቲ አባተ አባቴ ነው አባተ በቃ እነዚህ ናቸው ረብሸዋል ብዙ ጊዜ የሚያስቸግሯቸው ማለት ነው በቃ ችግር የለም እሺ እሺ እሺ እሺ